አለው?
ሄሎ ሄሎ
አቤት አቤት ሰላም ቴሌሚ
ቴሌቪዥን እ ትኬት እንድጠይቅ ቁጥር አቤት
ጥያቄ ጥያቄ እንድጠይቅ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
ኮከብ ዘጠኝ ሰማንያ አምስት አዎ እንደዛ ብለው ሲደውሉ አንድ ቁጥር ላይ ለም- ለመመዝገብ፣ ሶስት ቁጥር ለመጫወት፣ ሰባት ቁጥር ቋንቋ ይምረጡ የሚል አለ።
እኮ ትኬት ደርሶሻል ምናምን የሚል message
እኮ አዎ አዎ በትኬት ደርሶ game ኦችን መጫወት እድሎትን መሞከር ነው። በድረገጽም ገብተው መጠቀም ይችላሉ።
okay ኮከብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ሶስት ቁጥር ላይ ለም- ሄሎ ሄሎ